አኑልህ አቤት ነው።
ወይ ምንድን ነው የፈለግከው?
አሁን ልጁ በቃ ካሽሪው መቁረጥ ጀምር ነው ብሎኝ ነበር እሺ
እና አሁን አያሳይም። በቃ ይሄ ማለት መቁረጫው ኮድ ምናምን ማስገቢያ ቦታ አለ።
በአዎ እሱን ሰሌዳ ላመ- ሊያመጣለት አልቻለም። ይሄኛው ደግሞ ማስገቢያውን አያሳይም።
ልክ በራሱ አካውንት ሎጊን አዎ።
ይላል አይደለ? ቤስት ቤት ዶት ቤት ብሎ ሰርች ያርግና አዎ።
በራሱ አካውንት AnyDesk ኮ አለ
አዎ ይላክ በቃ ይላክና እንደ አዲስ ገብቼ ታሳየዋለህ?
ያሳየዋለሁ። አዎ አዲስ የሚቆርጥ ሰው ካለ ኮድ ያስገብ ወይ ይላክልኝ፣ በሱ ወይ።
መሰረት አድርጌ ያሳየዋለሁ።
እሺ እሺ አንድ ላይ